ሰላም ጤና ይስጥልኝ።
አስታውቂ ቦታው ኢኮኖሚክስ ህንፃ ያላችሁ አንድ ያረስ ነው። ሄሎ ኢኮኖሚክስ ህንፃ ያላችሁ ጠፋብኝ ቦታው
ምን አልሽኝ? ይቅርታ እ
ምን አለኝ?
ኢኮኖሚክስ ህንፃ ያላችሁኝ የቱ ጋር ነው ያሉት? አሁን እርስዎ ትክክለኛ ቦታ ቤተክርስቲያኑ ጋር ወረድኩኝ።
CMC ቅዱስ ሚካኤል ጋር ተሻግሮ ነው ወይስ እዛው ቤተክርስቲያኑ ጋር ነው የወረዱት?
ሚካኤል ቤተክርስቲያን ጋር ወረድኩኝ።
ድልድይ ያለች አይደለ?
አዎ በሱ ተሻገርኩኝ።
ፊት ለፊት ድልድይ ኢኮኖሚክስ ባለሙያዎች ህንፃ ላይ የሚታየው ህንፃ ላይ ለምሳሌ ማ- እ
ድልድዩ ስር ላይ ኢኮኖሚክስ ባለሙያዎች ህንፃ የሚል አለ።
እሺ እሺ አመሰግናለሁ።
እሺ እሺ እናመሰግናለን።